የምሄደው።
አንዴ ቤት ስመጣ
ሄዳ
እቤት ዳ
ሄዳ
አለ ውጤት ያስጥልን ከፈለ ሄሎ ሄሎ
እነጋሙ
ጌትነት ባዘው ነው አይደል ስሜ?
አይደለሁም አይደለሁም